እኔ እስከባሸኛል ውባገር ነይ ነይ ውባገር ነይ የሚናፈቅ ጠፋ ካንቺ በቀር ነይ ነይ ውባገር ነይ ሸቀር ለደስታ ውባገር ነይ ነይ ውባገር ነይ ቀጥ በይ ላንዳፋ ውባገር ነይ ነይ ውባገር ነይ ራችሁ ወራችሁ ራችሁ ሆኝበት ባገር በሚወድሽ ልቤ ተንፈላሰሽበት ባገር ለፍቅር ቆራጥ ተሻምናለሃል ግድም ባገር ለሚወድሽ ሞትነሽ ትመጫለሽ የትም ባገር ኮከብ አይኖችሽ የማይሸዳችሁ ለፍቅር ቢሆን አቤት ናቸው ስትናፈቂ በየላይ ከቼ ይዘሽ ዘንባባ የመሰላቼ ማን ያከለሻል እጦት ነሻቼ ተሸጋም ሸጋ ሆዴ የማትሰለቼ ተሸጋም ሸጋ ዳንኪዬ የማትረቼ በበቃ አይልሸና ረታይ ቀንሹ ልብ ኃይለኛ ነበር አንቺ ነሽ ያቃችው የምትወጂው ገላም አለልሽ ዘውዘው የአንቺ ፍቅር ይዞት እየወዘወዘው ዘውዘው ተየርጀው አትርጌው ፈቅረኛ ጎበኛ አጣፈጣም ቀልጠጠፈ እኔ እስከባው ሸገር ውብ አገር ነይ ነይ ውብ አገር ነይ የሚናፈቅ ጠፋ ከአንቺ በቀር ነይ ነይ ውብ አገር ነይ ሸገር ለደስታ ውብ አገር ነይ ነይ ውብ አገር ነይ ፈጽመይ ላንዳፍታ ውብ አገር ነይ ነይ ውብ አገር ነይ አቤቱ ታላቅ ለንቦች ሰራዊት ባገር ደወለላ ማት ቢያዘጋጆሽ ውቢት ወይ ወፍ ይድራሽና ልብላሽ አልጠግብሽም ባገር ትጣፍጭኝ ያለሽ ካጋር ተጠለሽም ባገር አሸዋ ጭሬ ውሃ ፈቃለሁ ሽመር ቀለቤ መኪያገም ያለሁ እቀበለሽ ነው የቤት ያጠሮ ሽናጣው ሸበል ነኝ የሸገሮ ሸካይ ኮይኔ የማያልፈው አነጣጠረ አንቺዬ የማይስተው የሚጮጭ ከሰማይ የሚቀልበው አፎ ጉንጭሽን አይ ብዬ ከንፈርሽን ቃኘሁት ደረትሽን አይ ብዬ ጡትሽን ተማኘሁት አይቶ በተረታ አካሌ ኮዳሽው ሲደነገጠብሽ ሰንብቷል አየሽው አቃችው አተርሽው አሳብሽው ተባብሽው አለሽው አታንሽው ቀንሽው እኔ እስከባው ሸቀር ውባገር ነይ ነይ ውባገር ነይ የሚናፈቅ ጠፋ ከአንቺ በቀር ነይ ነይ ውብ አገር ነይ ሸቀር ለደስታ ውብ አገር ነይ ነይ ውብ አገር ነይ በጠባይ ላንዳፍታ ውብ አገር ነይ ነይ ውብ አገር ነይ ራንቺ ወራንቺ ራንቺ ቁኝባት በሚወድሽ ልቤ ተንፈላሰሽባት ባገር ለፍቅር ቆራጥሽ አውቃለሁ አልክድም ባገር በሚወድሽ ሙጠሽ ትመጫለሽ ወገን ባገር ኮከብ አይኖችሽ የማይሰለችው ለፍቅር ሲኮን አቤት ሲመርጭው ስትናፈቂ በየላይ ከሴ ይዘኝ ዘማባ የመሰላቼ ማን ያክልሻል እጹብ ነሽ አንቺ ተሸካ ሸካ ሆድዬ የማትረቼ ተሸካ ሸካ ፍቅሬ የማትረቼ አሆ በበቃ አይልሸነም አረታይ ቀንሽ ልብ ኃይለኛ ነበር አንቺ ነሽ ያቃችው የምትወጪው ገና አለልሽ ዘው ዘው የአንቺ ፍቅር ይዞት እየወዛወዘው ዘው ዘው ቀየርሽው አትፍሽው ፈጠዳ ነጆበዳ አታፋታፋ ጠልጠጠፋ አታብሽው አታነሽው አትርሽው አታውሽው ተባልሽው መለሽው